hello ጤና ይስጥልን ውድ የአቫይክም manufacturing ሄለን እባላለሁ። ስልክዎትን TikTok live ላይ አስቀምጠው ነበር።
ኦኬ
እሺ ምን ልርዳዎት?
አይ እንትን ፈልጌ ነው የነበረ ዋ- ማለት የት ነው ም- እ፣ ባህር ዳር ምናምን እንትን የላችሁም ቅርንጫፍ?
ባህር ዳር ይላል።
okay አዲስ አበባ አዎ
okay እ፣ ዋጋቸውና እንዴት የት ነው የምናገኛቸው?
ቦታችን ለቡ መብራት ኃይል አስማ ፊት ለፊት ነው። የትኛው ነው የፈለጉት?
እ፣ ከኋላ ሶስት ሰው የሚይዘው
ሶስት ሆኖ ይዘውን በይመስል አዎ፣ እሺ አሁን እሱ ስድስት መቶ ሀምሳ ሺህ ብር ነው የሚሸጠው።
አሁን የሚሸጠው አዎ
ኦኬ፣ ሾሩም አለ ለቡ መብራት ኃይል እም፣ መጥተህ ማየት ትችላለህ።
okay በቃ ሰው እልካለሁ፣
okay ወኪል እልካለሁ።
እሺ information፣ ሌላ information መጠየቅ ነገር አለ
አይ በቃ
እ?
በቃ ችግር የለም። ወኪል ልኬ ለቡ መብራት ኃይል አይደል ያልሽኝ?
አዎ
እሺ በቃ እልካለሁ።
በቃ ሲመጣ ይደውልልን።
እሺ እሺ መልካም ቀን።
እሺ፣ መልካም ቀን ላንቺ።